ጤና ይስጥልኝ። ሄሎ ቪዛ ሚልኪ ነኝ። በአኮምሬት የጉዞ መረጃ ልስጦ።
ይህ ሳኡዲ እንትን አለ እንደ ቢዝ ቤዛ የት?
ሳኡዲ
ሳውዲ። ድምፆት ይቆራረጣል። ምን አሉኝ?
ሳኡዲ ሳኡዲ እናት
እሺ። አዎ መረጃውን እንሰጦታለን። አዎ መረጃው አዎ አለን።
Okay የት ነው ያለው?
እ ለጊዜው ቪዛ process አናደርግም፣ ግን ሙሉ መረጃ እንሰጦታለን።
እኮ ሙሉ መረጃ እንድትሰጪኝ ነበር።
እሺ ሳውዲ አረቢያ e-visa ስለሆነ ኦንላይን ላይ ነው